ጤና ይስጥልኝ። vou- እኔ የምለው voucher ኮዱን አልመጣልኝም። voucher ኮዱ እዚህ አቤት፣ አዎ።
voucher ኮዱ ማለት ነው ላይ ላይ ያለው አ አ
ሱቅ ስጠይቃቸው እ፣ በዚህ አይደለም voucher ኮዱ አልወጣልኝም ምናምን አሉኝ።
okay ቅድም የነገርክኝ አይደል X ምናምን አዎ፣ 45 X አዎ፣ አዎ።
እሱ አይደለም እኮ ብያለሁ እኮ የለም አለ ይላል።
ሌላ አለ 97 ምናምን የሚል ማለት ነው አልመጣልኝም ግን እንትን clear አድርጌዋለሁ።
ቀኑን ሙላውና ይመጣልሃል
ቀኑ በትላንት ስሙላው ነው የሚመጣው።
አዎ አዎ እንደሱ ይ- አሁን አንተ ለአንተ ያመጣል today ይሆናል ለዛ ነው ስለዚህ ቀኑን በስርዓቱ ሙላውና ይመጣልሃል pending ላይ ነው pending ነው የሚለው ሲጀመር ትኬት ያኛው አዎ እንጂ failed የሚለው አይደለም ወይም balanced የሚለው አይደለም እሱን check አድርግና ያን ኮድ ነው የምትሰጣችሁ እሺ፣ የነገርኩን ዘጠና ሰባት ምናምን ያለውን ማለት ነው እሺ፣ እሺ እሺ እሺ።